ሄሎ
ሄሎ፣ አቤት።
ሰላም ነው?
ሰላም ጤና ይስጥልኝ።
የ- የእሸቱ ፕሮግራሞች መቼ መቼ ነው የሚቀርቡ?
እ የምን ፕሮግራም?
የዚህ ድንቅ ልጆችን ይዞ የሚቀርቡበት
እ ያው ሲኖር ዩቲዩብ ላይ እንለቃለን። ዩቲዩብ ላይ መከታተል ይችላሉ።
ቀጥታ እንትን የለውም ፕሮግራም የሚያቀርቡበት ቀን?
እ እኮ ዩቲዩብ ላይ እንለቃለን፣ እዛ ላይ ማየት ይችላሉ።
አይ ዩቲ- ዩቲዩብ ለመለትማ እኛ ኔትወርክ ተዘግቶብናል፣ የለንም። FB አንጠቀምም።
እ አማራ FB ክልል ሳይሆን FB የለም።
FB ሳይሆን ዩቲዩብ ላይ ኢንተርኔት ባገኙ ሰዓት ዩቲዩብ check ማድረግ አይ ይችላሉ።
ኢንተርኔት ኢንተርኔት አሁን በእኛ በዩቲዩብ ወርዶ ለማየት አማራ ክልል የለም፣ አይሰራም።
እ ያው ኢንተርኔት ከሌለ ማየት አይችሉም ማለት ነው ዩቲዩብን በእንትን አያስተላልፋቸውም ማለት ነው። በዩቲዩብ
በዩቲዩብ ነው በ- የሚተላለፈው።
በዛ በይ- ብቻ ነው።
ፕሮግራሞቻችን የሚለቀቁት በዩቲዩብ ነው፣ በ Donkey Tube።
እሺ፣ እሺ፣ እሺ።
እሺ፣ እሺ፣ እናመሰግናለን። መልካም ጊዜ